ሄሎ መሰረት ነኝ። ወይ hello hello ወይ ይሰማኛል። መሰረት ነኝ።
መሰረት እንዴት ነሽ? ስሚኝማ order ነበር ስልሳ ዘጠኝ ዜሮ ሁለት
ስልሳ ዘጠኝ ዜሮ ሁለት ምን ሆነበት?
የሳይክለኛ ነው እ?
የሳይክለኛ order ነው።
የሳይክለኛ ነው አዎ የሳይክለኛ ነው። እኔ ሞተርኛ ነኝ።
ማነህ?
ይትባረክ።
ረት አንድ ይጠብቀኝ እሺ። እና እንዲወጣል ነው አዎ
አንድ ለሰው ላይ ማበረከታሽ ቻሽ ምን አለኝ? ይትባክ ለሰው ማበረከታሽ አስገቢው አለፈ ማስገባት አቆመናል። ይትባክ አሁን ነው
መድኃኒዓለም ጠርጎ ታች እዛ እንትን ይባላል። ኧረ አንተ የምር አንተ ቤታችሁንም ያለ እዚህ
ጳውሎስ ወላይታን ለማየት እሄዳለሁ። አቱ እዛ ማንን ለማየት ትሄዳለህ? አለ እዚህ ናቸው። አቱ ማንን ልታይ ነው የምትሄደው? እንዴ አህያ የሚገላብ የሚጋልብ ዶር ልጆች ሄሎ ሄሎ
ግንባራ ነው ሄሎ ይታሪክ ይወጣልሃል።
እሺ እሺ እሺ እሺ